ሄሎ ሄሎ
ሰላም ጤና ይስጥልን። ቴሌቪዥን አብሮ ስጥልኝ። ሰላም ነው?
እግዚአብሔር ይመስገን። ምን ልርዳው?
ቴሌ እንትኑ እንዲቋረጥ ገንዘብ እንትን እያለ ስለሆነ እንዲቋረጥ ፈልጌ ነው።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል በሚደውሉ ስድስት ቁጥር ላይ ለማቋረጥ የሚላል
አ፣ ኮከብ ዘጠኝ ዘጠኝ ሰማንያ አምስት ሰማንያ አምስት መሰላል መችላል አ፣ ከደወልኩ በኋላ ነው እዛው ነው አዎ፣ send የሚያደርገው።
አይ ከደወሉ በኋላ ይመጣልዎታል። ስድስት ቁጥርን መጫ
እሺ በቃ እሺ።